አቤት ጤና ይስጥልን ደንበኛችን ከቢጃይ ነው።
አቤት።
ከቢጃይ ነበር የምደውለው።
እሺ እመቤቴ፣ ሙሉ ስሞትን አልነገሩኝም። አልበል ሻምበል ብርሃኑ
ብርሃኑማ።
ኃይለሚካኤል
እሺ፣ ስልክ ቁጥር አሁን በደወሉበት ልመዝግብ ወይስ ሌላ ቁጥር ይሰጡኛል?
አ በዚሁ በዚሁ መዝግቢው ሻምበል ግሮሰሪ ብለሽ
እሺ፣ ምንድን ነው የሆነ ያሉኝ? አላቀዘቅዝም ነው ያለው።
አላቀዘቅዝም አለ። ለምን ሆነች?
ፍሪጁ ነው አይደለ?
አ
እሺ፣ ሶኬቱን ምናምን check አድርገውታል፣ ሰክተውታል።
አ አይቼ ነው አይተነዋል።
እሺ፣ ደንበኛችን ጥያቄዎችን ወደሚመለከተው አካል አስተላልፋለሁ። ሌላ ምረዳው እሺ